ጤና ይስጥልኝ።
hello
አቤት።
ኦሮምኛ- ኦሮምኛ አይችልም?
እሺ፣ በአማርኛ መናገር ይችላሉ?
አ
እሺ፣ በአማርኛ መናገር ከቻሉ ጉዳዮቱን ያስረዱኝ። መስመር ላይ ያሉ ደንበኛችን።
hello እ
እሺ፣ ጉዳዮቱን ያስረዱኝ።
እሺ።
hello።
ሄሎ
እሺ፣ በአማርኛ መናገር እችላለሁ ስላሉኝ ነው።
እኔ አማርኛ አይችልም።
እሺ፣ መስመር ላይ ይጠብቁኝና ኦሮምኛ መናገር የሚችል ሰው ካለ ልፈልግለውት ወይም መልሰን እንደውልልዎት አለ።
እሺ፣ እደውልልሃለሁ።
እሺ እሺ